Hello?
Hello. Hello.
ሀሚድ ነኝ። ምን ልርዳ?
ሀሚድ ሰላም ነው?
እንዴት ነህ?
ምንድን ነው guy system ነው ወይንስ ምንድን ነው? ስልክ ላይ እየተጫወትን ይይዝና ማለት ነው ይይዝና እህ፣ ገንዘብን ይላ ምንም አይቆርጥም መጀመሪያ፣ ከዛም ምንም ገንዘብን ይቆርጧል። ሲሄድ አትሆንም። ምንድን ነው ለምንድን ነው የሚይዘው?
okay። እየተጫወትክ ነው game ላይ ወይስ እየተጫወትክም ገንዘብን ይዟል። አዎ ጌም ላይ
የትኛው ጌም ላይ?
አባተር ላይ አቪያተር።
አዎ እሺ፣ የ- የትኛውን የያዘው ዲቴይሉን ንገረኝና ቼክ ላድርግልህ።
ይቆርጥብሃል እንጂ ዝም ብሎ ይቆርጥብህና ማለት ነው ሲስተም እንትን እንዳለ ማለት ይጥልብሃል። ከዛም ማለት አትሄውም አንተ እኮ መደባ ይቆይብሃል።
ኦኬ ኦኬ። ኮኔክሽን ለምን ችግር አለ ነው?
ማለት ነው?
ይህ ምንድን ሲስተም እኮ የእናንተ እኮ እናንተ ጋር ነው ያለው አይደል? ሲስተም ማስተካከል የምትችል ኖ ኖ፣ ኮኔክሽን ችግር ሲኖር ነው እንደዛ የሚሆነው።
እንደ የሌላው ላይም እኮ በስትክር ሽርኩ ያሳያል። አንዳንድ እንትን ላይ ማለት ነው ይይዝብሃል። ለምንድን ነው የሚለው እናንተ እንኳን እንደ ሰ- ቢያንስ እኮ ማለት እንደ አንድ ድርጅት ይሄ መስተካከል ያለበትን ነገር እኮ ማስተካከል ያለባትም እኮ ማስተካከል አለበት አይደል?
እኮ አዎ፣ ችግሩን ከችግሩ ተነስተን ነው የምናስተካክለው አይደል? መጀመሪያ ችግሩን ግን አድረስ ማድረግ አለብን፣ እኮ ትክክለኛው ስንት- ማለት ብዙ ነው።
ሰው ማለት በጣም ማለት ብር የኮኔክሽን ይቆረጥበታል።
ችግር ከሆነ እኛ አይደለንም እሱ የምንፈታው። ገብተዋል? Connection እዛው አካባቢ ኔትወርኩ እ፣ ሌላ ነገር ነው የሚስተካከለው። ገብተዋል? እሱን ነው አሁን እኔ check ሲስተካከል ይሄ ላደርግ።
እንደ ድርጅት ማለት ነው እንደ እናንተ ስለዚህ ማለት ድርጅት ይኸውልህ ይሆነ ይህን ይኸውልህ ነገር ግን ለመቅረፍ መሞከር አለባቸው። ገንዘብ ይቆረጥና ከቆይታ በኋላ ይመለሳል። ለምንድን ነው የሚለው?
እሱ የ connection ችግር ነው። አስረዳሁህ እኮ ወንድሜ።
ብቻ በዚህ መቀጠል እኔ virtual ትክክለኛ ነገር virtual ሲሆን ሲጀመር በጣም